Hello, ጤና እባክዎትን ልርዳው?
ሄሎ
ጤና ይስጥልኝ እባክዎትን ምን ልርዳው?
አለ
ምን ደንዳ ማለት ይገርጋል
እ ማለት ይገርጋል
ቀርሺ ናሊ ገይስ ቀርሺ
ሊቃ ማለት
እ
ሊቃ ማለት
ቴሌብሪ
ኩን ቴሌ ብር ሚቲ
እ ትግደሚ ቶርባት ብዙ ይላል
እሺ እሺ ገለቶማት